Hello ጤና ይስጥልኝ። አሁን ደውለው ነበር ከ BGI ነው የምደውለው።
አቤት
ደውለው ነበር ከ BGI ነው የምደውለው።
አዎ እንትን ኦክሲጅን ፈልጌ ነበር እና ለረዥም ጊዜ አመልክቼ ነበር ግን እስካሁን ድረስ ምንም ወረፋም አልደረሰሽም አላልኝ እቃውንም አለ የትኬት ቁጥሮትን ይነግሩኛል?
እ የትኬት ቁጥሮትን ይነግሩ እዚህ ነው ያ-
የትኬት ቁጥር አለ የትኬት ቁጥር አልተሰጠንም ሰው ነው ያስመዘገቡት? እዚህ ያስመዝግበው ነበር።
አልተመዘገበም ባለፈው መጣው ወስደው ነበር ከነግረናቸው ነበር ደውለን
እዚህ ነው የደወሉት?
አዎ።
እሺ ትኬት ቁጥሮትን ወይም ያስመዘገቡበትን ቁጥር ይንገሩኝ።
እሺ በኋላው ልንገርሽ እሺ መልሰው ይደውላሉ።
እደውላለሁ አሁን call center ላይ